ያረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድም ይሽሽ እስክነጉድም ይሽ ያረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድም ይሽሽ እስክነጉድም ጌቱ ስሜን ፍቅሬም ይህን የሰረ ብዙ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ እናትሽን ባስጠይቅ ስለ ፍቅር አይገባኝም አሉ ለአባትሽ ሰው ምልክ እንደገና በእኔ ያሽፋሉ ያረጊቱ የክቲቱ የኔ ዘረ ብዙ ስንቱን እጅ ልጣን ማለድ ይዤሽ እስክነብ የሺ ያረጊቱ የክቲቱ የኔ ዘረ ብዙ ስንቱን እጅ ልጣን ማለድ ይዤሽ እስክነብ አማርኛ እንዳለሽ አስረጃቸው ውስጡን ተችነሽ ፍቅር አሸንፎኛል መሄዴ ነው እረፉት ብለሽ አምናለው በእናትሽ አባትሽ ቤት ጮማ ሰልችቶሻል አትስጊ ከኔ ዘንድ አይገጥምሽም ልብ ይቀርብልሻል የሺ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን እጄ ልጥናን ማለድም ይዤሽ እስክነብድም እንዳለሽ አስረጃቸው ውስጡን ተንትነሽ ፍቅር አሸንፎኛል መሄዴ ነው እረፎት ብለሽ አምናለው በእናትሽ አባትሽ ቤት ጮማ ሰልችቶሻል አትስኪ ከኔ ዘንድ አይገጥምሽም ልብ ይቀርብልሻል የሺ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥናን ማለድም ይዤሽ እስክነብድም